ጤነስጥልን ዋሽንግተን የሕክምና ማዕከል ኮችን ሄሎ አቤት ተነስልኝ ሰላም
ሄሎ ሄሎ ሄሎ ሄሎ ጤና ይስጥልኝ።
ሰላም ጤና ይስጥልን እ የት ነበር ይሄ?
ዋሽንግተን የሕክምና ዋሽንግተን።
ማዕከል።
እሺ እንትን ፈልገን ነበረ ሲቲ ስካን እሺ ምን ሲል እንትን ነው። የ- ከጭን ከአንገት በላይ እኮ ምን የጭንቅላት- ነው ስሙ brain እንላክልሽ እ
brain CT ምንድን- scan ነው እስቲ ቆይ ለምን ልንገርሻ። እሺ ምንድን ልላክልሽ እንዴ?
እሺ ቆይ ስልክ ልስጥሽ የቴሌግራም የምትልኪበት እሺ እሺ ንገሪ።
አንዴ
እሺ ያዝማ ስልክ ዜሮ ዘጠኝ ሰላሳ ዘጠኝ
እንዴ ቆይ ዜሮ ዘጠኝ ሰላሳ ዘጠኝ ሀምሳ አንድ ሀምሳ አንድ ሀምሳ አንድ ሀምሳ አንድ ቆይ ሀምሳ አንድ ሀምሳ አንድ ሀምሳ አንድ ድጋሚ ሶስት ጊዜ ሀምሳ አንድ ማለት ነው።
አዎ ዜሮ ዘጠኝ ሰላሳ ዘጠኝ ሀምሳ አንድ ሀምሳ አንድ ሀምሳ አንድ አዎ እሺ እናቴ በዚህ እንላክልሽ።
አዎ እሺ እሺ